ሄሎ ጤና ይስጥልን ቤት ቤት ትኬት ቸክ ለማድረግ ነበር። ትኬት ለማድረግ ፈለግ ትኬት እሺ
አሀ ካሸርኮ ትኬት እንደሌለ ነው።
አ አስራ ሁለት ድንገር
እሺ አስራ ሁለት ሰባ ሁለት ሰባ ሁለት ዘጠና ስምንት እሺ አርባ ሰባት
እሺ ኢንተር ሚላን ከቦሎኛ ወጥቶብሃል። እሺ ኧረ እባክህ እሱ ብቻ አሱ ብቻ bon- bonus የለው ቦነስ ሀያ ሀያ ሀያ ሰባት ወር ነው ሲካፈል ከሀያ በታች ስለሆነ ቦነስ የለውም።
እሺ thank you ችግር የለውም።